Rainbow Mountain Schmedelis.
Hello Hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከቺፕቺፕ ነበር የምንደውልዎት።
እሺ ወዲያ order አድርገን የመጣ product አለ።
አዎ ድንችና አቮካዶ አለ።
እሺ፣ ነገ የት እንላክሎት?
አዎ ደስ ይለኛል። ላኪልኝ።
እሺ፣ የት እንላክ? location
አርብ ኢየሱስ ኳስ ሜዳ ጋር
አርባ አንድ ኢየሱስ።
አዎ ክሬት ባረኩበት።
እሺ፣ እሺ፣ ነገ እንልክሎታለን። መልካም ምሽት።
እሺ አመሰግናለሁ።